ታዩ በቃ ታዩ። እሺ ትኬት ይዤ ሊያስቀምጠኝ ነው የሰውዬ ሲስጠላ።
ሄሎ ጤና ይስጥልን ደንበኛችን ከብጃይ ነው የምንደውለው።
አዎ ያው እንትን ኔትወርክ ተቆራርጦብኝ ነው እሺ ለካ አባዶ ሊሰበልኩሽ ነው አዎ ልክ ነው። ስልክ ቁጥር እየነገሩኝ ነበረ።
ይቅርታሽ ዜሮ ዘጠኝ አስራ ሁለት እሺ አስራ ስምንት እሺ ሰማንያ አንድ
ይቅርታ አስራ ስምንት
ሰማንያ አንድ ሰማንያ አንድ ዜሮ ሰባት ሲሳይ
አስራ ሁለት አስራ ስምንት ሰማንያ አንድ ዜሮ ሰባት አዎ ሲሳይ ተካ እሺ ጥያቄዎትን መዝግበን እኛ ወደ ጽዳ ክፍል አስተላልፈናል። መጥተው ያጸዱሎታል ደንበኛችን።
እሺ እናመሰግናለን እሺ እሺ ስለ ደወሉልን እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ አመሰግናለሁ እሺ